ሳምራዊት ነኝ። እባክዎ ምን ልርዳዎ?
እንትን ብር ከቴሌብር ልኬ ነበርና
እሺ
አልገባም። ወደ ሁሉ ስፖርት ነበር በአሪፍ ፔይ ነው የተገበያየሁትና screenshot ኡ ላክልኝ ላክ ምናምን ብሎ ሰጥቶኝ ነበር። ቅድም አንቺ እንደሆንሽ እኔ እንጃ ልክ ያለው ግን አልተመለሰም ብሎ
አሁን ነው የላኩት።
አይ አይደለም፣ screenshot ኡ ቅድም ነው ቆይቻለሁ። በቴሌግራም ልኬዋለሁ ጠዋት ላይ ማለት ነው።
ማን በሚል user name ነው ደንበኛችን?
ኑሪያ መሐመድ
ኑሪያ መሐመድ ከሙሉ ስሞት ጋር አንድ ላይ አድርገው ነው የላኩት።
እ አዎ አዎ
በዚህ ቁጥር ነው ያመለከቱት ደንበኛችን።
አዎ አዎ በዚህ ቁጥር ነው።
እሺ ደንበኛችን screenshot ኡ ደርሶናል። ጉዳዩ በተስተካከለ ሰዓት ደውለን የምናሳውቀው ይሆናል።
አሁን አይስተካከልም ማለት ነው።
ለባለሙያዎች እኛ አስተላልፈናል እና በተስተካከለ ሰዓት እናሳውቆታለን ደውለን።
እሺ ከገባ ወደ ሁሉ ስፖርት ነው የሚገባው ወይስ ወደ ወደ ሁሉ ስፖርት ነው የሚገባው ደንበኛችን።
ወደ ሁሉ ስፖርት? እሺ እሺ፣ እሺ፣ አመሰግናለሁ።
እሺ መልካም ቀን።